hello ሰላም ጤና ይስጥልኝ እንደምን ዋሉ?
ሰላም ነው?
እግዚአብሔር ይመስገን እንዴት ነው?
እግዚአብሔር ይመስገን። ዩኒቨርሲቲ ተገኝ ይባላል።
እሺ አዎ ይሰማኛል።
አሁን በሚያስተዋውቀው ዙሪያ ስደውል በዛኛው ስልክ አይነሳም፣ በዚህኛው ሞክሬ ነበር ተነሳልኝ። አመሰግናለሁ።
እሺ እሺ busy ስለሆነ ነው ያኛው ስልክ ብዙ ሰው እየደወለ ስለሆነ ችግ- አይ ጠራልኝ ሁለቴ፣ ከዛ ስዊች ኦፍ አለኝ።
እሺ ኮሜዲያን እሸት ቢዚ ማግኘት ስለሆነ ነው። እሺ ይፈልጋሉ?
ምን ነበር?
አዎ፣ በዩቲዩብ ትምህርት መማር ይፈልጋሉ ወይ የሚል ነው የመረጥኩኝ እኔ እና ዩቲዩብ መማር እፈልጋለሁ። እንደውል ሶስቱን ማግኘት ፐርሰናሊ ማግኘት እፈልጋለሁ።
ኢትዮ መማር እም፣ ኦኬ ዩቲዩብ እኮ ወጌሻ እያሰለጠንን ነው።
እኮ በዚህ ደውሉና ታገኛላችሁ ብሎ አስተዋውቆ ነበር አሁን ላይቭ ላይ ይቻላል። አዎ ግን አሁን በዋናነት live ገብተን የጡብ ድንቅሎች ጥቆማ
ድንቅልቁ ልጆች ጥቆማ
ሌላ ጊዜ ደውለው አሁን ሌላ ጊዜ ደውለው ከ live በምንወጣበት ሰዓት ሁሉ መረጃ ማግኘት ይችላሉ። ከላይ ስንት ላይ ደውል?
በምንወጣበት ሰዓት እዚሁ በዚሁ ደውለው ማግኘት ይችላሉ።
ኦኬ እሺ ቴንክ ዩ እናመሰግናለን ስለደወላችሁ።